Good afternoon ካፒታል ኤላም speaking
እንትና ወይ እናት አቤት
እንትና ስፓ አገናኝ እስፓ ነው
ስፓ ነው። እሺ አዎ።
እንትን ፈልጌ ነበር ስደውል እኮ ትናንት ልካችሁ ሚደሪ ምን ነበር ሞሮኮ ለማታ
ማታ ስንት ሰዓት
ሁለት ሰዓት
እስኪ ቆይ ለስንት ሰው ነው
አንድ ሰው እሺ check ላድርግሎት አንዴ
እሺ እንትና ትባላለች ልጅቷ። ማን ለ- ማን ነበር መሰለሽ ስሟ ትንሳኤ ትሁን እ፣ ማን ነበር የምትሰራችሁ ነው?
አዎ እም፣ ቆይ አንዴ
እሺ
ማታ እሺ ማታ ሁለት ሰዓት እሺ ይቻላል። ግን የሚኖሩት ልጆች ነጻነት፣ መክሊት፣ ቲቲ ናቸው። Maybe ከእነዚህ ውስጥ ካልሆነች በቃ ይሁን። ማን ማን ነጻነት፣ መክሊት፣ ቲቲ
በቃ አንዳቸውን። እሺ ይሁን፣ ችግር የለብኝ።
እሺ ማን ብዬ ሊያዝ
ዳንኤል ስልክ ቁጥር
ዜሮ ዘጠኝ አስራ አንድ እሺ
ሰባ እም
ስልሳ ስምንት
ስልሳ ስምንት ሀያ እሺ ዳንኤል ማታ ሁለት ሰዓት አንድ ሰው ሞሮኮ ይዣለሁ።
አዎ ሁለት ሰዓት እናመሰግናለን። እሺ እሺ